የጤና ይስጥልኝ።
hello ጤና ይስጥልኝ።
አብሮ ይስጥልኝ።
ችፕችፕ ነው።
አዎ ችፕችፕ ነው።
ትናንት ያደረግነው order ነበር እና እስካሁን አልመጣም።
እሺ ስልክ ቁጥሮትን ይነግሩኛል?
ዜሮ ዘጠኝ አስራ አንድ
እሺ ሀምሳ አንድ ሰባ ሰባት ሀያ
የት ነበር location ኑ?
ቸርችል ፒያሳ ቸርችል
እሺ የ driver ስልክ ልንገሩ።
እሺ ዜሮ ዘጠኝ ሀያ ዘጠኝ እሺ ሀያ ዘጠኝ እሺ ሀያ
እሺ ሀምሳ ሰባት ሀምሳ ሰባት አዎ ተነሳ አሚ አዎ አሚር ይባላል። ይደውሉለት። እሱ ነው ይዞ የወጣው።
እሺ እሺ እሺ እሺ፣ እናመሰግናለን። መልካም